hello ጤና ይስጥልኝ ChipChip።
ሄሎ ሄሎ ጤና ይስጥልኝ። ቺፕቺፕ ሰላም ቺፕቺፕ። አዎ
okay፣ እሺ፣ ሰላም እ ሰላም።
order በ online ብቻ ነው ማድረግ የምችለው ወይስ እንዴት ነው?
አዎ በ online በ app ኡ ነው ስላስቸገረኝ ነው፣ አፕቶ ስላስቸገረኝ ነው።
በ app ኡ ነው order የሚያደርጉት። ምን ሆኖቦት ነበር?
okay፣ cart ላይ ካደረግን በኋላ እንዴት ነው እንትን የምንለው? እ፣ እንትን የላችሁም how to use የሚል ነገር የላችሁም ብዬ ነው።
አዎ app ኡ ራሱ guide ያደርጋል ፊት ለፊት እ, እንደገቡበት
እህ በ group ፊት ሲሆን ላይ?
how to do እ፣ እዛው እዛው ፊት ለፊት የሚፈልጉት product ላይ form team and buy ያለውን የሚል አለ።
okay like in group ሲሆን form team ነው ከ cart ኡ በኋላ delivery ምን አልከኝ? ፎርቲ ፎርቲም የሚል አለ። እሱን ከመረጡት በኋላ team create ያደርጋሉ። እዛው ላይ ያሳዩታል። ፊት ለፊት የፈለጉት product ከመረጡ በኋላ form team የሚል አለ። እሱ ላይ ከገቡ በኋላ create team የሚል አለ። ከዛ process ያደርጉታል። ራሱ guide ያደርጉታል። ከዛ በኋላ location መሙላት እና የሚፈልጉትን ያህል መጠን መጨመር ይችላሉ።
minimum of ምን ያህል ኪሎ ነው የሚቻለው?
እርስዎ የፈለጉትን ያህል ይቻላል።
ይቻላል doesn't matter አዎ፣ በጣም ጥሩ እሺ፣ ቴንክ እናመሰግናለን።